አድማጮቻችን ክፍል ሁለት መደበኛ ፕሮግራማችን አሁን ይጀምራል። በዚህ ክፍል በ2005 ዓመተ ምህረት በፍኖተ ዴሞክራሲ ተላልፈው የነበሩ ሁለት ሀተታዎችን እናቀርባለን። በዚህም የጠቅላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜናውን በድጋሚ እነሆ።
ሰላም ላንቺ ውድናት ከሩቅ ሆኜ በናፍቆቴ አስታውስሻለሁ ሁልጊዜ ካለሁበት በትካዜ ሰላም ላንቺ ውድናቴ ከሩቅ ሆኜ በናፍቆቴ አስታውስሻለሁ ሁልጊዜ ካለሁበት በትካዜ ጠዋት ማታ ሀገሬ ሳስታውሳት ሆያ ሆዬ አልኩብ በልጅነት እንጀራ ወጥ በየቀኑ የምበላው ጠጅ ጠላ ወይም ስልገር የምጠጣው አሁን ዛሬ የላግኘኸው የላግኘው የው የው የላግኘው ሰላም ላንቺ አገራችን መመኪያ ነሽ ለሁላችን ዞሮ መግቢያ ቤታችን ነሽ ሰላም ይሉሻል ልጆች ሰላም ላንቺ አገራችን መመኪያ ነሽ ለሁላችን ዞሮ መግቢያ ቤታችን ነሽ ሰላም ይሉሻል ልጆች በሀሳብ በናፍቆት ዘውትር አገሬ ትዝላኝ አልሰንፈመ የሚያጽናናኝ አይዞ የሚለኝ መሻገኘሁ እንዲሁም በሀሳብ ዘውትር ተክዛለው ተክዛለው ተክዛለሁ ተክዛለሁ ለው ለው ተክዛለሁ ሰላም ላንቺ ውድ እናቴ ከሩቅ ሆኜ በናፍቆቴ አስታውስሻለሁ ሁልጊዜ ካለሁበት በትካዜ ሰላም ላንቺ ውድ እናቴ ከሩቅ ሆኜ በናፍቆቴ አስታውስሻለሁ ሁልጊዜ ካለሁበት በትካዜ ሆድ ድርጅትና ውድ አገር የመጀመሪያው ከሁለቱ ይጣላል። ሆዳም ሰው አይደራጅም፣ መደራጀትም አይፈልግም። በድርጅት ከገባም ሳይውል ሳያድር ቃል ኪዳኑን አጥፎና ክዶ ድርጅትን ያፈርሳል፣ ይበትናል፣ ለጠላት ያጋልጣል። በታሪክና በራሳችንም ተመክሮ ያየነው ነው። ሆድ ከቀደመ አገርም ለጥቃት ትጋለጣለች። የዘንድሮ ሰው ምነዋ አንበጣን መሰለ ያሉት እናት ችግሩን ግልጥልጥ አድርገዋል። ሆድ ሲቀድም ሐቅን መካድ፣ መሸጥ፣ ወገንን መካድ፣ ባንዳ አንጃ መሆን ይሰፍናል። ሆዳሞችም ትናንት ቆምንለት ያሉትን መርህ ድርጅታችን ነው ያሉትን ጓዴ አገሬ ያሉትን ሁሉ አሽቀንጥረው ጥለው ከርሳቸውን ለማስታገስ ወዲያ ወዲህ ሲሉ እንደ ፖለቲካ ፌንጣ ሲዘሉና ሆዳም ጉማሬ ሆነው ሲጨቀዩና ሲዋረዱም ያየነውና እያየነው ያለ ነው። ሆድና አገር ተጻራሪ ናቸው። ወይኔ ለሆዳሞች! ድርጅትና አገር አብረው ተጓዥ ናቸው። አገርን ከውድቀትና ጥፋት ለማዳን መደራጀትን ይጠይቃል። ያልተደራጀ ሕዝብ የተበታተነ ጭራሮ ነው። ችቦ መሆን አይችልም። በደማቁ አያበራም። የድርጅት ይዘትና ሚና ግን ተደራጀን ለሚሉትም ምስጢር ሆኖባቸዋል። አባላትና ዜጎች ለድርጅታቸው ታማኝ ሲሆኑ ትርጉሙ ይጠፋቸዋል። ድርጅትን ከአገር በላይ ይወዳሉ ብለው ሊነቅፉም ይዳዳቸዋል። የአገር ወዳድ ድርጅት አባላት ድርጅታቸውን የሚያፈቅሩት ለአገር በመቆሙ መሆኑን ይስታሉ። ለትግልና አገርን ለማዳን ድርጅት አያሻንም ብለው ሊሰብኩ የጣሩ መጤ ፖለቲከኞችና አወናባጆችም ጥቂቶች አልነበሩም። ጸረ ድርጅት ጮሂዎች አሉታዊ ሚናቸው ከቶም የሚናቅ አይደለም። ለሀያ አንድ ዓመት አሽመድምደው ይዘውን አሉ። ከድርጅት ወደ ድርጅት ከአቋም ወደ አቋም እየዘለሉ በዚህ በዚያ እየተጣሉ ግና በዋናው መልክ የወያኔ ጠላት የሆኑትን ድርጅቶች ለመናድ ሲጥሩ መታዘብ ተገደናል። ሆድ እኮ ክፉ ነው። ሰውን የሚያዋርድ አገር የሚያጠፋ ሰው እንስሳ እኮ ነው ለከርሱ ሲገዛ የተባለውን ያስታውሷል። ድርጅት ማለት በደፈናው ሁሉን አይነት መሰባሰብ ያጠቃልላል። የፖለቲካ ድርጅት ስንል ግን ለፖለቲካ ዓላማ የተደራጁትን ይመለከታል። እቁብ፣ እድር ወይም የሲቪክ ማህበር ማለት አይደለም። የፖለቲካ ድርጅት ፖለቲካዊ መርሃ ግብር አለው። አደረጃጀቱም የራሱ ነው ከይዘቱና ዓላማው በመነሳት ለፖለቲካ ትግል ፖለቲካ ድርጅት የግድ ያስፈልጋል። አያስፈልጉም የሚሉት አወቁም አላወቁ ህዝብን ትጥቅ አስፈችና አደገኛ ናቸው። ሁሉም ራሱን የፖለቲካ ድርጅት ያለ በርግጥ ነውም ማለት አይደለም። ድርጅት ለመባል መሟላት ያለባቸው ቅድመ ሁኔታዎች አሉ። መጀመሪያ ድርጅት ስንል የተደራጁና በአንድ ዓላማ ዙሪያ ሊታገሉ የተዘጋጁ ግለሰቦች መኖር አለባቸው። በሕገ ደንብና የጋራ ስርዓት የተሳሰሩ ሱቅ በደረቴ በሚባል የሚላገጥባቸው የአንድ ግለሰብ ድርጅቶች አባሉም መሪውም አንድ ወይ ሁለት ግለሰቦች የሆኑባቸው ራሳቸውን ግንባር ወዘተ ቢሉም ቁጥር ጎበዝ ሲባል ያውም ተባበርን ብለው ደርዘን መሆን የሚያቀታቸው የወያኔ መሳለቂያ ያልሆኑ ማለትም ነው። በአንድ ትንሽ አፍሪካ ሀገር ከአንድ መቶ ሰባ ያላነሱ ድርጅቶች አሉ። በሀገራችንም ድርጅት ነን ባዮች ዕድሜ ለወያኔ ፈርተዋል። ተለጣፊዎችም ጥቂት አይደሉም። ስንቶቹ ናቸው የራሳቸው ነጻ የፖለቲካ አቋም ያላቸው? ስንቶቹ ናቸው በተጨባጭ የሚታገሉት? በባዕድ ሀገር ካሉትስ እውን ይህ ነው የሚባል አባልና እንቅስቃሴ ያላቸው ስንት ናቸው? ፖለቲካ ዛሬ ከባልት አልፎ ንግድ ሆኗል። African አሜሪካኖች ገንዘብ ለፖለቲካም ሲፈልጉ ቤተ ክርስቲያን ይመሰርቱ ነበር። ዛሬ በእኛም ዘንድ ፖለቲካ ለገንዘብ መሆኑ በግልጽ እየታየ ነው። ዜጎች አዋጡ እየተባሉ ይጨቀጨቃሉ፣ ይደለላሉ፣ ማስፈራሪያ ጫናም ይመጣባቸዋል። የፈሩና የጨነቃቸው ብቻ ሳይሆኑ ሌሎቹም ነገር ዓለሙ ያልገባቸው ዛሬም ቢሆን ያዋጣሉ፣ በጠራራ ፀሐይ ይዘረፋሉ። የሚያሳዝነው ግን መታለልና መዘረፍን የመረጠ ትውልድ የመጣ ይመስል ሲዘረፍ የሚነቃ ዜጋ ጠፍቶ ዛሬም ፖለቲካን ለዝርፊያ የሚጠቀሙ ነጋዴዎችና አጭበርባሪዎች እየተጫወቱበት ነው። በድርጅት ስም ጸረ ድርጅቶች በዝተዋል። ወያኔም የኢትዮጵያ ሕዝብ እንዳይደራጅ ይፈልጋልና መፈለግም አለበትና በተቃዋሚ ድርጅት ሽፋን አፍራሾቹን አሰማርቷል። የወያኔ ትኩረት ጠላቴ በሚላቸው ድርጅቶች ላይ ነውና እነዚህን ለመበተን ለማፈስ የሚዳክሩትን ማወቁ ማን ለወያኔ እየሰራ መሆኑን ይጠቁማል። ድርጅት የፖለቲካ ዓላማ፣ ግብ፣ መርሃ ግብር ያስፈልገዋል። ይህን የሚጻረሩ አሁንም የሕዝብን ትግል ወደዱም ጠሉም የሚጎዱ ናቸው። ግቡ ምን ምን መሆኑንና ይህን ግብ እውን ለማድረግም ምን ማድረግ እንዳለበት በግልጽ ማስፈር ማስቀመጥ ይኖርበታል። ጠላትን ወዳጅ ወዳጅን ጠላት የሚልበት ሁኔታ ከተከሰተ ወይም የትግሉን ይዘት መረዳት ከተሳነውና ሊንቀሳቀስ የተነሳው የሕዝብን ፍላጎት ለማሟላት ሳይሆን ለግለሰቦች ስልጣን ጥም ማርኪያ ከሆነ ገና ከጠዋቱ ተሽመድምዶ ይቀራል። የታዘብነው ነው። የሕዝብ ድርጅት በሉኝ የሚል ከሆነማ የሚጠበቅበት ብዙ ነው። ዛሬ ግርግር ለሌባ ያመቻል እንዲሉ በዚህም በዚያም የድርጅት መሪዎች ነን ባዮች ስድስት ወር ብቻ ስጡንና ነጻ ልናወጣችሁ ነው ብለው በድፍረት ሳያፍሩ የሚነግሩን ዓይን አውጣዎች በርክተዋል። ፖለቲካ እንደ ማንኛውም ስምሪት ዕውቀትን ይጠይቃል። ያኔ ያኔ ማንም ድርጅት በሌለበት ድርጅት መስርተው ሊታገሉ የሞከሩትና የተሳካላቸውም ቢሆኑ ቀደም ሲል ንቃታቸውን ለማዳበር በማይናቅ ደረጃ ጥረዋል። ዛሬ ግን ከብዙ ተመክሮ በኋላ መንቃት፣ ማወቅ፣ ከድርጅትና አደረጃጀት ተሞክሮ መማር ኃጢአት የሆነ ይመስል ድርጅት ነን የሚሉን መደናበርና የባጤ ቆጡን መቀባተር ቀንቷቸው በዓለም አቀፍ ደረጃ መሳቂያ መሳለቂያ አድርገውናል። ያለፉ ስህተቶችንም ዘው ብለው ገብተው ይደግሟቸዋል። ሀ ሃ ሳይሉ ፍ ፍርሻ ይመጣባቸዋል። ያሳዝናል ብንል አይበዛም። ደግሞ ደጋግሞ የሕዝብ ጎራ ተብዬውን መውቀሱ ተገቢ ነው። በሽታውን የደበቀ መድኃኒት አይገኝለትም ተብሏል። አስመሳዩን ማጋለጥ ደግሞ ግዳጅ ነው። አገርን የሚመለከት ጉዳይ በሽፍንፍንና በተወባክህ የሚዘጋ አይደለም። ለዚህም ነው ራሱ የሕዝብ ጎራ ወይም ታጋይ ድርጅት ነኝ የሚለውን ሁሉ በኩራዝ ሳይሆን በቅርበት ባውዛ መመርመሩ አስፈላጊ የሚሆነው። ድርጅቱ ግን በሐቅና ከልብ ለአገርና ሕዝብ ቆሞ ግንዛቤና ሙያተኛነት የጎደለው ከሆነ ሂስ ለማጋለጥና ለመጉዳት ሳይሆን ለማረምና ለማረቅ መሆን ይገባዋል። በአገር ጉዳይ ግን አትንኩኝ አትንኩኝ የሚባል የሹም ዶሮ የለም። ሁሉም ይገመገማል። ሁሉም መወቀስ ካለበት ይወቀሳል። ጣዖት ጠረባው ይቆም የተባለው አለ ምክንያት አልነበረም። ገና ምግባሩና ጽናቱ ጽናቷ ሳይፈተን ተክለሰብ ሙገሳው እየተጧጧፈ ግለሰቦች ወደ ግብዝነት ተገፋፍተው በዚያው ወደ ውድቀታቸው ያመራሉ። የሕዝብ የተባሉት የባዕድም የወያኔም ሆነው ይጋለጣሉ። ይህንንም ነጋ ጠባ ያየነው ነው። ከዚህ ጋር ተያይዞ ደግሞ የድርጅቶች ታማኝነትና በሕዝብ ዘንድ ተቀባይነትን በተመለከተ መሰረታዊ ጥያቄ መነሳቱ አይቀሬ ነው። ለመሆኑ ድርጅቶች ለራሳቸው ከሚሰጡት ግምትና ቦታ ስያሜና ድጋፍ ውጭ ሕዝብ ምን ይላል? ያምናቸዋል ወይስ ይንቃቸዋል? የእኛ ይላቸዋል ወይስ የወያኔ ወዳጆችና የባዕድ ቅጥረኞች? ይከተላቸዋል ወይስ ጀርባውን ይሰጣቸዋል? ማንኛው ድርጅት ነው በሕዝብ የሚታመን? በሕዝብ ውስጥ የፖለቲካና ድርጅት ስራን እየሰራ ያለው? ለመሆኑ ድርጅቱስ እነማንን አቅፏል? ሊዘነጉ ወይም ሊረሱ የማይችሉ ጥያቄዎች ናቸው። ድርጅት ወይም ታዋቂ አባሎቹና መሪዎቹ የቆሸሸ ጸረ ሕዝብ ሊያሰኝ የሚችል ታሪክ ሊኖራቸው አይገባም። በዚህ ብቻ የተነሳ ሕዝብ መቼም አመኔታን አይሰጣቸውም። በደልና ቂም አለና በዳይ ይቅር በሉኝ ካላለ ደግሞ ቂም ሊጠፋ አይጠበቅም፣ ቢያንስ አስቸጋሪ ይሆናል። በመሆኑም ዛሬ በብዙ ተቃዋሚ ነን ባይ ድርጅቶች የቀይ ሽብር ወንጀለኞች መኖራቸው ህዝባዊ ድጋፍን ጠሪ አይደለም። ኢትዮጵያን እንወዳለን ካሉም ከፖለቲካው መድረክ መራቃቸውና ዝምታቸው ይቅርታን መጠየቅን እስካፈሩ ድረስ የሚፈለግ ነው። ከአፄውም ከደርግም ከወያኔም ጋር ተቃቅፈው የከረሙም በተለይ ዝምታን ንስሐ ጥየቃን ቢመርጡ ነው የሚሻለው የፖለቲካው መድረክ ከመረበሻቸው ይልቅ። የወያኔ ዋና ባለስልጣን ሆነው ስንቱን ንጹህ ኢትዮጵያዊ ከፈጁ ካስፈጁና ሀገርንም ካስገነጠሉ እና ከጎዱ በኋላ ዛሬ እኛ እኛ ነን ታጋይ ለኢትዮጵያ የሚሉትንም ላጠፋችሁት ሁሉ በቅድሚያ አጠፋን ብላችሁ ከህዝብ ይቅርታንም ምህረትንም ጠይቁ ማለቱ ሲያንስ ነው። ስማቸውን ባንጠቅስም እነዚህ ሁሉ ዛሬ ምን ቢለፈልፉ የትናንት ወያኔዎችን ህዝብ ሊያምን አይጠበቅም። በማያከራክርና በማያወላዳ መንገድ አጠፋን ማሩን እስካላሉ ድረስ እነዚህ ደግሞ ጀግና አገር ወዳድ የሚሉ የኢትዮጵያ ወዳጆች ሊባሉ አይችሉም፣ ማፈሪያ እንጂ የፈሰሰው ደምና የደረሰው ግፍ ጨዋታ አይደለምና። በቀይ ሽብርም ወርቅ ከትውልድ ተፈጅቷልና ነፍሰ ገዳዮች ወይም ከለየላቸው አረመኔዎች ጎን ሆነው የሰሩና ወንጀል የፈጸሙ ከዛሬው ትግልና ፖለቲካ መወገድ አለባቸው። በተለይም የገማ የገለማ ደርጋዊና አረመኔ አቋማቸውን አሁንም ሊቀጥሉ ሲቃጡ ይህ አሳዛኝ መደናገር ወይም ለማደናገር ጥረት ወያኔ ትኩረት ሰጥቶ እያራገበው ነው። ገንዘብ አፍሶ ሰርጎ ገቦችና አስመሳይ አገር ወዳዶችን አሰልፏል። በእነዚህ አማካይነትም ድርጅቶችን ከፋፍሏል፣ በአንጃ ጎድቷል። በዚህ ርኩስ ተልእኮው አሜሪካ፣ እንግሊዝ ወዘተ ሙሉ ትብብርን በማድረግ በውጭ ሀገር ነዋሪው ኢትዮጵያዊ ላይ ስለላን እንዳጧጧፉ አሉ። ዜጎች ደግሞ ሙያተኛ የድርጅት ስራን የዘነጉ ወይም የማያውቁ ሆነው ይገኛሉና ምስጢር መሆን በሚገባው በየድረገጹና የውይይት መድረኩ ሲረጭ እየታየ ነው። ይህ ደግሞ ለወያኔ ሲሳይ ሆኖ ቆይቷል። ለዚህም ነው ስለ ድርጅት ይዘት፣ ዓላማ፣ አሰራርና አደረጃጀት በቂ ግንዛቤን መያዝ የግድ ሆኖ የሚገኘው። መደዴ መሪዎችና ቀሽም ድርጅቶች ዜጎችን ገና ከጠዋቱ ለጥቃት የሚያጋልጡ ናቸው። ለዚህ ሁሉ ደግሞ በርካታ ምሳሌዎች እንዳሉ በርካታ ዜጋ የሚያውቀው የምታውቀው ነው። አድርባዮችና ለሆዳቸው የተገዙ ደግሞ ቀና አሳቢ ድርጅትን ከውስጥ ቦርቡረው ለውድቀት ያደርሱታል። የንዋይ ፍቅራቸው፣ የስልጣን ጥማቸው፣ ወኔ ቢስነታቸው ቅጥረኛም አላዋቂም የወያኔ ቡችላ ያደርጋቸዋል። ጉዳቱ ቀላል አልነበረም አይደለምም። ዜጎች ለወያኔ ተንኮል ያውም ለተነቃና ለታወቀ ሰለባ ሆነው ራሳቸውን ለጥቃት ሲያጋልጡ በተደጋጋሚ አይተናል። ለምሳሌ የአገዛዙን ሰላይ ደብድቦ ወይም የተጎዳ አስመስሎ ተቃዋሚዎች ከታሰሩበት ማጎሪያ መክተትና የስለላ ስራውን ማሳካት ድሮም ጀምሮ የሚታወቅ ነው። ይህ ግን ከእውቀት ወይም ግንዛቤ ጋር በመጣላቱ ዛሬም ለዚህ ዘዴ ድርጅቶች ዜጎችም ሰለባ እየሆኑ ሰላዩን፣ ቅጥረኛውን፣ ታጋያችን መሪያችን ብለው ሲያወድሱም ታዝበናል። ከዚህ ተያይዞ የተከሰተ ትልቅና ጎጂ ስህተት ሀቀኛ አገር ወዳዶችን ሕይወት የገበሩ ጀግኖችን ሁሉ ወይም በአብዛኛው ማክቸልቸልና ለአገር መሰዋትን ከሞኝነት ወይም ካልሰለጠነ ፖለቲካ ጋር ማዛመድ ነው። ይህ በአብላጫው ከፖለቲካ መሀይምነትና ከፍርሃት ወይም ቅጥረኝነት የመነጨ ጎጂ አቋም ሀገር አድኑን ትግል በአያሌው ጎድቶታል። ለሀገር የተሰዉትን ስየል የተቀበሉትን ሲታገሉ ይህ ነው የማይባል ጉዳት የደረሰባቸውን በመዘከርና በማስመስገን ፈንታ ነጋ ጠባይ ስድብ ውርጅብኝ እያወረዱባቸው ያየ የሰማ ዜጋ ወደ ትግል የሚገባበት በር አጠገብም መታየት እንደማይፈልግ ግልጽ ነው። ወጣቱን ትውልድ ወያኔ ባልባሌ ልምዶችና በዘቀጡ ባህሎች እያሽመደመደ ባለበት በታገሉና በአቋማቸው ጸንተውም ዛሬም ወያኔን እየታገሉ ባሉት ላይ የሚደረገው የማጥላላት ዘመቻ አርበኞች አርአያ እንዳይሆኑ ያደርጋል። ሶማሌዎች ኩጂሪ ካብህ እንዲሉ የቻልክ ሁሉ ነፍሴ አውጪኝ በል፣ ራስክን ጠብቅ፣ አትጋፈጥ ማለትና ፍርሃት ይሰፍናል። ሀገር አድኑ ትግል ደግሞ ተወደደም ተጠላም መስዋዕትነትን ይጠይቃል። ያለመስዋዕትነት አገር ስሬት ታገኛለች፣ አረመኔውና ሰው በላው የወያኔ አገዛዝ ይወድቃል ብሎ ማሰብ ቀርቶ ማለሙ ፋራነት ብቻ ሳይሆን የፈሪዎች ነው። ፈሪ ደግሞ አገሩን አያድንም። ለመሆኑስ እናድናት የምንላት አገር ማን ናት? በዚህም ላይ ዛሬም ውዝግብ መኖሩ ምንኛ ዘረኛው ወያኔ እንደከፋፈለንና በጥላቻና ይመጣል ተብሎ በሚቋመጥ ጥቅም እንደተጫወተብን ያረጋግጣል። አንቀጽ 39 ለማንም ሳይሆን ለወያኔ ትግራይ ዋስትና የተዘጋጀ ሆኖ ሳለ እኛ ይጠቅማል ብለው ያኔም በፈረደበት አማራ ላይ አጓርተው የወያኔ መጫወቻ የሆኑ ነበሩ። ለውርደትና ስደት ተዳርገው ስንት ዓመት ካለፋቸው በኋላም ዛሬም የፌዴራል መዋቅሩን እናጠናቅር አንቀጽ 39ን እንወዳለን እያሉ ወያኔን በመማጠንና ከስደት ጥራን አቦ በማለት ራሳቸውን ለባሰ ውርደት በማጋለጥ ላይ ናቸው። ኢትዮጵያዊነታቸውን የሚክዱና አሁንም እንደራደር በዚህ ጉዳይ የሚሉ አሉ። ትግላችን ጸረ አማራ ነው ብሎ ሸዋ ተራማጅ ልጆቹ ሳይቀሩ ትምክህተኞች ናቸው ብሎ ትግል የጀመረው ወያኔ ሀያ አንድ ዓመት ሙሉ ጸረ አማራነቱን ጸረ ኢትዮጵያነቱን ሲያሳይ ከርሞ እያለ ዛሬ አማራዎችን በዚህም በዚያም ሲያባርርና ሲመነጥር አዲስ የሚሆንባቸውም አሉ። የመጣባቸው በአገር ላይ የመጣው መዓት መርገምና ይዘቱ ክፋቱ ከቶም ያልገባቸው ሀገር አድን ትግል ይህን አይነት መሞኘት መዘናጋት አይፈቅድም። አማራው ሕዝብ ተፈናቀለ ሲባልም በተቃውሞ ሰልፍ በባዕድ ሀገር የሚሳተፉት ቁጥር አሳዛኝና ጥቂት ነው። የምንታገለው ለክልል ለጎሳና ጎጥ ለብሔረሰብም ሳይሆን ለውድ ሀገር ኢትዮጵያ ነው። ይህን አለ የሚለው ወያኔ ብቻ ሳይሆን ተቃዋሚ ድርጅት ነን የሚሉም ጭምር ናቸው። አገር አድን ትግሉ ብዙ እንቅፋቶችና ጋሬጣዎች ተደቅነውበታል። አገራችን ኢትዮጵያ አይደለችም የሚሉ ወያኔ ጠላታችን አይደለም የሚሉ ሆዳቸውን አስቀድመው አገርንም ድርጅቶችንም የሚጎዱ ለወያን የሚጠቅም ትጥቅ አስፈቺ ቅስቀሳ የሚያደርጉ ሀገር ወዳድ ድርጅቶችን የሚከፋፍሉ ወያኔን መፋለም ሲገባ ማመፅ ኃጢአት ነው የሚሉ ጀግኖችን የሚያስቸለችሉ ወዘተ ሁሉም አገር አድኑን ትግል ሲጎዱ ቆይተዋል፣ እየቀጠሉም ናቸው። ይህን ሁሉ መገንዘብ ማጤንና እርምት ማድረግ ቀነ ቀጠሮ የማይሰጥ ያቀኛ አገር ወዳዶች ግዳጅ ነው። ይህ ትችትም ይህን ለማሳሰብ የታቀደ ነው።
ስንት አይነት ሆድ አለ? አቤት የሆድ አይነት! ስንት አይነት ሆድ አለ የሚያስተገስግ ወገን መጠጠቂያ የፋሽስቶች ምሽግ! ስንት አይነት ሆድ አለ! ስንት አይነት ሆድ አለ ማቀፋ የበጠሰ በጣም የወረደ ሚዛን የሰበረ ወገን የማገደ ሆዱን ለወያኔ ሰጥቶ በወለዳግድ ሀገርን የሚያስፈርስ ታሪክን የሚያስነድ ስንት አይነት ሆድ አለ! አይ ይሁዳም ብዛት ወይ ይሁዳም ማት! አቤት የሆድ ማት ሰፋፊ ቅሪላ ክህደት የለጠጠው አይጠሬ ሽንፈላ ስንት አይነት ሆድ አለ በሆድ ውስጥ ሆድ ያለው ባለ ሁለት ክፍል አንደኛው ለስጋ አንደኛው ለብቅል ከመርገጫ ስቶት ካናት ጠጉሩን የአዳም ዘርነቱን ሰብአዊ ክብሩን ለወያኔ ኢህአዴግ በሆዱ ለውጦት አንታያለ ወገን ሲፈናቀል ህዝብ አገሩ ሲል ብዙ ወዶች አሉ። የጨጓሮች ክምር ወያኔ የያዛቸው በስጋ በብት ከዶቃ ማሰሪያ እስከ ጅራት ማብቂያ መጠጠቂያ ሆዶች ለሰው ልጅ ማፈሪያ ይሉንታ የማያውቁት ዝብት የማይፈሩ በሆዳቸው ለመሆድ የሚያል መሪያት ሆዶች ፍሬን የበጠሱ ሞቅ ካለው ገብቶ የሚልከሰከሱ በሆድ የሚውሉ በሆድ የሚያድሩ ሆድ የሚንተራሱ ስብና አልባ ከዞን ከርከሮ ከጉማሬ ባሱ አቤት ይሁድ አይነት ስንት አይነት ሆድ አለ? እሺ ስንት አይነት አይን አለ? አይቶ ያጭበረበር። ስንት አይነት አፍ አለ? በሆድ የታሰረ። ስንት አይነት ጆሮ አለ? ሰምቶ ያዳፈነ። ስንት አይነት ጣት አለ? ቀስሮ ያዘገ። አቤት አቤት አቤት የስብና ቅሌት! ስንት አይነት ሆድ አለ ማቀፋ የበጠሰ በጣም የወረደ ሚዛን የሰበረ ወገን ያማገደ በሆድ ውስጥ ሆድ ሰርቶ የሚያስተገስቡ ወገን መጠንቀቂያ ተጓድጎ ስራዎች የሚተፈንጉ ብዙ ሆዶች አሉ። የጨጓሮች ክምር ወጊያን የያዛቸው በስጋ በብት ሁሉን ነገር ባ ሁሉን ነገር ወዳ ሁሉንም ላሰላት ሁሉንም በመላስ በሰው ስም ጎተራ አፋቸው ጉልቻ እኛ አናት አልፈው ለእኔ ከርሴ ብቻ ውለታቸው ለሆድ ድገታቸው በሆድ በሆድ ነው ሞታቸው የነገን የሚያስብ ሊና ነሷቸው ካቻ ምናም ምናም ዛሬም ሆዳም ናቸው ሆዶች አቤት የሆድ አይነት ስፋትና ጥልቀት የሴት የወንድ ሆዶች ዝርግፍ ጨጓራዎች ከብዙ ከብዙ ከርሶች መሃል የኤሊ ቆዳ ያላት ፍንቅልቁል የወጣ ዘር አዳም የሚያውቃት የግፈኞች ማሻ ሰፊ ቱቦ ያላት ለሆዳሞች ሁሉ ተምሳሌ የሚያደርጓት የቅሪሎች ንግሥት የክርሶች ተገነት የተባዎች ልንት የሆዳሞች መስፈር ከርሷንና አፏን ለእቴ ጋዜ ቡና በወለድ ያስያዘች አንድ አንድ አይጠ ሞገስ የሚምትባል ከፊትም ከኋላም ሆድ የተሸከመች አይነት የሚመስሉ የሚዘገንኑ ሰፊ ወዳዘኑ ከአውሬው የቤት እንስሳ ተባይን ጨምሮ የተቀላቀሉ ከብዙ ጥጠቃ ግልጋሎት በኋላ መቋጠር ያልቻሉ አፋቸው የላላ ከሆዳሞች ሆዳም በጣም የሚያስጠሉ ከወያኔ ማድ ቤት የተኮለኮሉ አቤት የሆድ መዓት ስንት አይነት ሆዳ ነው በወገን እምባዋኝ ደምረቋ አዳሪ በክህደት ውርደት የተለሰነ ከርስ ይዞ ተሽከርካሪ ሀገሩ ስትፈርስ ወገኑ ሲቆላ ከገዳይ ግራ ቆሙ ጠቅጥቆም ይሞላል። አቤት ሆድና ሰው አቤት ሰው አቤት ሰው የሰው ልጅ ከእንስሳ የሚለየው ነገር የነገር አስቦ ዛሬ አስብቶ ማደር ከእንስሳ በላቀ ስብና ከሌለው ከእርሷ አደር የሚሉት የጋማ ከብት ነው። የጋማ የጋማ ከብት እንኳን እስኪሞት ድረስ ቆሞ ያገለግላል። የሰው ልጅ የሰው ልጅ ከፊቱም ከኋላም ሆድ አዝሎ ከዞረ ለምንስ ይጠቅማል? ምንስ ይፈይዳል? ቢጥሉትም ያውከር ቢያነሱትም ሆዳ ኖሮ እስካልጠቀመ ቢጠፋ የማይጎዳ አቤት የሆድ አይነት ውልደታቸው ለሆድ እድገታቸው ለሆድ በሆነ ቦታቸው የነገን የሚያስብ ሊና ነሷቸው ካቻ ምናም አምናም ዛሬም ሆዳም ናቸው። አቤት የሆድ አይነት ስንት አይነት ሆዳ ስንት አይነት ቅይላ
ብቻ አደራ ሆዴን ለጠገቡ ለማይጠግቡ ቀዳዳ እንስሮች ለምኔም ምንም ሳልመርጥ ምኑንም ስትሰጡኝ ሁሉን ተቀብዬ እያግበሰበስኩኝ ለቀሪው አካሌ ኑሮ ነው እያልኩኝ እንዲኖርላችሁ ብቻ ሆዴን ተውኝ እንጂ ለሌላውስ አላስብም ቀሙኝ። ሌሎቹ አካላቴን እገብራለሁኝ ለመኖሬ ዋጋ አላስብም ክፉ ደግሞም አልዋጋ። ግን በወዲያ አትምጡ አሁንም አደራ እንዲህ አሉን ብሎ መጥፎም ማያወራ እንዲህ ሆነ ብሎ ክፉ የማይሰራ ሁሉም የሚስማማው ማጎሪያ ጎተራ የእግዜር እንስሳ ነው ማኖሪያ ለእንጀራ የማውቀው ቢሆንም ከልፋጭ በስተቀር እንደሚቆርጥበት ምንም ምኑም ሳይቀር ምኑንም ውሰዱት ምኑም ነው ብላችሁ ምኔንም አተዉት እንደዚህ የሰሩት ይህን የተሰሩት እገሌና እገሌ ብሎ የሚመሰክር ነውና በማየት ዓይኔን አፍስሳችሁ ረጋ አስገቡለት አይቼ እንዳላየው ሆኜ እየኖርኩበት ዓይን አለው በመባል እንዳታልልበት ምላሴንም ቢሆን ቁረጡና ጣሉት ጣፋጭ መራር ብለው ጣዕም የሚለዩት እኒያ ነገረኞች ነርቦች የሚባሉት ሌላ የትም ሳይሆን እሱ ላይ ነው ያሉት። የአፍንጫዬንም በር በብርቱ ጠርቅሙት በቁም ሰውነቴን ገላችሁ በመቅበር በመኖር ሳጥን ውስጥ በድኑ አካላቴን አስቀምጣችሁት በመኖሬ ገመድ እንደ ተሳሰረ ስታበሰብሱት የመሞቴን እውነት ከቅርናቴ ለቅሶ እንዳልረዳበት አንደበቴን ዝጉት እጅግ ከፍችማችሁ የለምን ጥያቄን የእንደዚህ ምርጫዬን ነገር አውጠንጥኜ እንዳልልባችሁ እንዲያው በአጠቃላይ የህሊናዬን አስኳል የራስ ቅሌን ይዘት አውጡ ጣሉትና ሆድቃ አስገቡለት። ግን አደራችሁን ሐሞት እና ልብ እንዳታክሉበት የሰውነት ገብሬን ገላችሁ ስትቀብሩት የኔነት ጥያቄን በመራር እኔነት ሰው መሆን ዳርቶኝ እንዳላቀርብበት ለሆዴ በሆዴ እያሰብኩበት ለዛሬ ጠግቤ ለነገ የሚበቃ እያጎርኩበት መኖር እችል ዘንዳ የሚበላን ሁሉ እየበላሁት ሌላ ምንም ምንም ሳታክሉበት ጠቅላላ አካሌን ሆድቃ አድርጉት። ይህን ያን አይልም ምርጫ ያውቅም እሱ ጠግቦ የሚያድር ነው ባሰስ በገሰሱ ብቻ ሆዴን አይራበው ስጡት እንዳታሱ ሆዴ አምላኩ ሆድ ነው አያመልክም ሌላ ነው መሙላት እምነቴ የሥጋዬን ተብላ እናንት ሰውነቴን እኔ እንጀራ ልብላ ያሻችሁን አርጉኝ ጠግቤ ከበላው የቀረው ይቅርብኝ በሆዴ እኖራለሁ ከሰው መሆን ቅመም ምስረ ሀተታ ሰውን የምትለየው ከእንስሳት ተርታ በውስጤ የማትኖር አንዲትም ጠብታ ለሆዴ በሆዴ አስቤ እኖራለሁ በአእምሮዬ ፋንታ
ሆያለ ሆያለ እያለ አገሬን አገሬን አለ ሆ ብሎ ሆ በርቱን ሶማ የአገር ሰው ድምፁን አሰማ ሆ ብሎ ሆ ከተነሳ ያስፈራል ጥቁር አንበሳ ሆያለ ሆያለ እያለ አገሬን አገሬን አለ ኦሮሞ ሀደኮ እያለ አማራ ወላተ እያለ ትግሬውም አደ እያለ ጉራጌዋ ዶስና እያለ አደሬው አየ እያለ አፋሩ ሰይና እያለ ወላይታው አይ እያለ ቤንሻንጉል አማንኮ እያለ ሆያለ ሆያለ እያለ አገሬን አገሬን አለ
የዛሬ ተግባረ ቢስነትና ወኔ ቢስነት ባለፈው ትውልድ አይላከክ ለመጪው ትውልድ አይለጉት ሀኬት እንደተባለው ሁሉ እያንዳንዱ ትውልድ ቀጣዩ ይስራው ብሎ የሚለጋው ግዳጅ ሊኖር አይችልም፣ አይገባምም። ሁሉም ትውልድ ብሔራዊ ግዳጁን ለመወጣት መታገል መጣር አለበት። ዛሬ የተያዘው ፈሊጥ ግን አንገት ሰባሪ ተግባረ ቢስነትንና ወኔ ቢስነትን አምኖ ለማስወገድ ከመጣር ይልቅ ያለፈውን ያን ጀግና ትውልድ መውቀስና ማውገዝ ነው። ያብዬን በምዬ ልክክ የሚባለው ነው። በዚህ ጸያፍ ዘመቻ የተሰማሩት የተለያየ ማጠየቂያና ግብ ያላቸው ናቸው። የደርግ ርዝራዦችና ወያኔዎች ምክንያታቸው የሚታወቅ ነው። ሁለቱም በዚያ ትውልድ ላይ አሰቃቂ ወንጀል ፈጽመዋል። ደርግ ቀይ ሽብር አካሂዶ በሺዎች ሕዝብን ትውልድን የፈጀ ነው። ወንጀለኞቹና ርዝራዦቹ ዛሬ ያንን ትውልድ ቢያጠቁና ቢያጥላሉ የሚያስገርም አይሆንም። ወያኔም በትግራይ በቀይ ሽብር ተሳትፏል። ኢህአፓንም በሻዕቢያና ሱዳን ድጋፍ ደግሞ ደጋግሞ ወግቷል። ወያኔ የዚያን ትውልድ አገር ወዳድ ታጋዮችና ኢህአፓዎችን አግቷል፣ አጥፍቷል፣ ገሏልም። ስለዚህም ይህ የወንጀለኞች መንጋ ያን ትውልድ ባለማቋረጥ ቢያብጠለጥል ወንጀሉን ለመሸፋፈንና ስጋት ፍርሃቱን ለመግለጽ ነው። ሌሎች ያን ቆራጥ ትውልድ በማውገዝ ላይ ያሉ ደግሞ አንድም ታሪክን የማያውቁ መሀይሞች ሲሆኑ፣ ሌሎች ደግሞ ትናንት ባሩድ ሲጤስና ትውልድ ሞት አይፈሪ ሆኖ ሲታገል እንዳይጥ በየጉድጓዳቸው የተደበቁ ናቸው። አሳፋሪ ታሪካቸውን ለመደበቅ ያን ትውልድ ማውገዝና በመታገሉ ተሳሳተ ማለት የግድ ሆኖባቸዋል። ፈርተንና የግል ጥቅም አስቀድመን ለሆዳችን አደርን፣ ሸሸን፣ ደርግንም ካድሬ አጫፋሪ ሆነን አገለገልን ማለትን አይፈልጉም። የባሰባቸውም አሉ። ባንዳም ቡከንም ሊባሉ የሚገባቸው ፊኛ ሲፈነዳ የሚበረግጉ ለወያኔ ወይም ለባዕድ ያደሩ ተቀጣሪ የሆኑ አንዳንዶቹ ለፖለቲካ አዲስ ናቸው፣ ግን ትህትና የለምና ከኛም በላይ አዋቂ የለም ይላሉ። ለምዕራቡ ዓለምና አስተሳሰብ በቅጡ ባይረዱትም ተገዢ በመሆናቸው ያ ለሕዝባዊ ዴሞክራሲያዊና ለአገር ሉዓላዊነት የታገለውን ትግል ለሆነ አልሆነ ዓላማና ግብ እንደ ቆመ አድርገው ማቅረብ ለማቅረብ ይባዝናሉ። ምሁር ነን፣ ዶክተር ነን፣ ፕሮፌሰር በሚል ታፔላ ታጥረው ዛሬ ያን ትውልድ ሲተቹ በመሰረቱ ዛሬ ሀገራችን ሕልውናዋ ለአደጋ ተጋልጦ ባለበት ተግባር አልባ ወኔ አልባ ሁነው መገኘታቸውን ለማካካስና ለመደበቅም ነው። ያለፈው ትውልድ ላለው አጠያያቂና ምናልባትም አሳፋሪ ድክመት መሸፋፈኛ ሊሆን አይችልም። ያ ትውልድ ያቅሙንና ያመነበትን ላገር ብሎ ሰርቷል። ማንም የማይክደው ሀቅ ግን ያ ትውልድ ለአገርና ለወገን ሲል መስዋዕትነትን መቀበሉን ማሩኝ ብሎ ልመና ሳይሆን ሞት ለፋሽስት ብሎ የተሰዋ መሆኑን ቆራጥና ባለወኔ መሆኑን ነው። ዛሬ የወያኔ ተምች አገር ወሮ ባለበት አገርን ማዳን በተመለከተ ምን ማድረግ አለብን ብሎ መነሳት መታገል ሲገባ ነጋ ጠባ ያን ጀግና ትውልድ ላይ በመዝመት ጊዜ ማጥፋቱ ተገቢም ጠቃሚም አይደለም። የፖለቲካው መድረክ ዛሬ በቲያትረኞች ተይዟል። ፖለቲካውንም ቧልት አድርገውታል። ያ ትውልድ እያሉም የዚያን ትውልድ ታሪክ ሊበርዙ የተነሱም አሉ። ያ ትውልድ ተተቸ፣ ተሞገሰ። የዛሬው ጥያቄ እኛ ምን ግዴታ አለብን፣ ምን ይጠበቅብናል ብሎ መጠየቅ ነው እንጂ በታገለው ትውልድ ላይ ጸያፍ ዘመቻን ማስፋፋት አይደለም። ያ ትውልድ ያኔ በየካቲት ነው የሕዝብ እኩልነት፣ የሃይማኖት እኩልነት፣ የሰፊው ሕዝብ ዴሞክራሲያዊ መብት ይከበርና ሀገራችንም ትከበር ብሎ የታገለው። እነዚህ ጥያቄዎች ዛሬም መልስ ፈላጊ ናቸው። ያ ትውልድ ታግሎ ሕይወት ገብሯል። ዛሬ ከስደት ዓለምም ሆኖ ከመዲናይቱ ሆነው የምላስ ጅራፋቸውን የሚያጨሁት ለትግል የሚጠቅሙ ሳይሆን የትግልን መንፈስ የሚያደበዩ ናቸው። ሐቁ ይነገር ከተባለ ያን ትውልድ የሚያጠቁት ስለ ታሪክና ያ ትውልድ ያላቸው ግንዛቤ ሚዛኑ ከገለባ ያነሰ ነው። የደርግና የወያኔን ሐሰት ፍራሽ አዳሽ ሆነው የሚያራግቡ ናቸው። የኤርትራ መገንጠል በኢትዮጵያ ተማሪዎች በአዲስ አበባ የተጠነሰሰ ነው ይላሉ። የኤርትራ ጀብሃ የተቋቋመው ቅኝ ግዛት ነን ልገንጠል ካለ ከአምስት ዓመት በኋላ መሬት ላራሹ ብሎ የተነሳው የተማሪ እንቅስቃሴ እንዴት በኃላፊነት ይከሰሳል? የሥርዓቶቹን ጥፋትና ወንጀል ተጠያቂ ማድረግ ሲገባ ጥፋቱን ወደ ትውልድ ላይ ያውም ለዴሞክራሲና ሉዓላዊነት በታገለ ላይ መለጠፉ አግባብ የለውም። በትግል የተሰዉትንም እንደ አጥፊና ሞኝ ተላላ አልፎም እንደ ወንጀለኛ ማቅረቡ ላለብን ትግልና አስፈላጊ ለሆነው ያመረረ መስዋዕትነት ያለውን ትውልድና ወጣት አያዘጋጅም። የታገለና የተሰዋ ከተወገዘ ማን ራሱን ለከባድ ትግልና መራራ መስዋዕትነት ያዘጋጃል? ስለዚህም ያን ትውልድ የሚያጠቁ ግና ለወያኔና ለደርግ ያላደሩ ከሆኑ ይህ ያን ትውልድ ማብጠልጠሉ ለሀገር ለትግል የማይበጅ መሆኑን መረዳት ማወቅና መታረምም አለባቸው። የታገለን ያልታገለ ሊተች አይችልም። ገንቢና ሐቀኛ ሂስ ተገቢና ጠቃሚም ሊሆን የሚችል ቢሆንም በሐሰት መኪና መመረሹ ግን ለሁሉም የሚጎዳ ይሆናል። ዛሬ እንበልና እንደገና ብዙ የሚለፈልፉትና በግራ ቀኝ ሁሉን የታገለና የሚታገለውን የሚያጠቁት ክፍሎች ሲመረመሩ በተግባር ደረጃ በጸረ ወያኔ ትግል የተሰማሩ አይደሉም። ምርጥ ምሁራን ወይም በአስቂኝ ደረጃ ጋዜጠኞች ነን የሚሉና አሊያም ደርግ ሆነው ከርመው የያፓን ታሪክ እነሆ ጻፍን የሚሉ አሳዛኝ ፍጥሮች ሚናቸው ወደዱም ጠሉም ወያኔን የሚበጅ ነው። ያ ትውልድ ሆነ ዛሬ እየታገለ ያለው ኢህአፓ ቃል ኪዳን አፍርሰው ህዝብን ክደው ለባለስልጣን ተጎንብሰው ከፍርሃት ሆነ ከሆድ ለግል ጥቅምና ስልጣን ተገዝተው ለቅንጣትም ማፈሪያ አልሆኑም። ሊሆኑ የከጀሉትም ባንጃነት ከነፉ እንጂ ያን ትውልድም ሆነ ድርጅቱን ሊወክሉ ያልቻሉና የሚችሉም አይደሉም። ይህንም መረዳት ያስፈልጋል። ያ ትውልድ ዋና ብሎ ያነሳቸው መሰረታዊ የፖለቲካ ጥያቄዎች ዛሬም በሀገራችን አንገብጋቢ ናቸው። ወያኔ በዚያ ትውልድና በያፓ ላይም ለምን እንዲህ አምሮ ይዘምታል ብሎ መጠየቅም ተገቢ ነው። በአገር ቤትም ሆነ በባዕድ አገር የወያኔ ቡችሎች በያፓ ላይ በመጽሔትና በመጽሐፍም በመጽሐፍም መልክ ዘመቻቸው ተጧጡፎ ይገኛል። ለምን? ይህም መመርመር ያለበት ነው። ወጣም ወረደም ያ ትውልድ በታሪክ ምዕራፍ ከፍተኛ ሚዛንና ቦታ ያለው ነው። ይህን ቦታ ደግሞ ቡከኖች፣ የፖለቲካ ነጋዴዎች ሊቀሙት አይችሉም። ኢህአፓም ዘመቻውና ጥቃቱ ሲበዛበት ይቋቋማል እንጂ የሚከስም አይሆንም። የሕዝብና የዚያ ጀግና ትውልድ ጠላቶች እርማቸውን ያውጡ። በ1992 ዓመተ ምህረት ሐማቱማ ሐበሽኛ በሚል የግጥም ስብስቦቹን አሳትሟል። ስብስቦቹ በ1992 ዓመተ ምህረት ይታተሙ እንጂ አብዛኛዎቹ ግጥሞች ከዛ በፊትና በዛን ወቅት የተጻፉ መሆናቸው የታወቀ ነው። መልእክታቸው ግን ሁል ጊዜም አዲስ፣ ምን ጊዜም ሕያው ሁል ጊዜም ጊዜያዊ ነው። በግፍ የገደለ በግፍ የመተረ በንጹሐንም ደም ራሱን ያጠበ ዛሬም ይከረፋል፣ ነገም ይጠየቃል። ፍትህ ካላገኘ የሰው ደም ይጮኻል። ታሪኩን የረሳ ቅርሱን የዘነጋ የሞተለትንም ያልሰጠ ምስጋና ጠላት ይገዛዋል ባሪያ አርጎ ቀጥቅጦ። ማን ሊያድንለት ይሆን እሱ ራሱን ጥሎ? ከራስ ጋር ጨዋታ የዘንድሮ በሽታ ሰሚ ሁሉ ጠፍቶ ተንቋ በሽኛ ለራሱ ተናግሮ ለራሱ ይመልሳል። አላዳምጥ ብሎም ራሱን ይወቅሳል። የአገር ጆሮ ሁሉ በጋራ ተደፍኖ መናገር ፋይዳ ቢስ ቃልን ማርከስ ከቶ ላስቲክ ቤት ሆኖልን ሩዝም እንጀራ ሀገር ልጠፋ ነው ሞተን ሞት ስንፈራ ለአገር ባዮቹ የመጥምቁ አንገት ሲቀላ ሳሎሜ እሱ ኢየሱስ ሲጋለጥ ሲያዝ ይሁዳ እሱ ፀሐይ ስትጠፋ ጨለማው እሱ ገዳይ ሲያጓራ ፎካሪው እሱ ሬሳ ዙሪያ ዘፈኑ ሲቀልጥ ክራር መቺ እሱ የጠቋሚ ጣት ባለቤት እሱ ዘመንም አልፎ አዲስ ሲመጣ ትናንትን ክዶ ለዛሬ አዳሪ ሁልጊዜም እሱ ወኔ ከዳውሪ ባለበት ያው ጫሂ እሱ ነፍጥ ባየበት የሚጎነበሰው ክህደት ሲደራ አለሁ የሚለው ጀግና ሲፈለግ እልም የሚለው ሁልጊዜም እሱ ባንዳ ሲጠራ ቡከን ሲፈለግ አለሁ የሚለው ሰው ባልዋለበት በሚከረፋው በግሞች አምባ ቤቱን የሰራው ሁልጊዜም እሱ ለብሔረተኞች ወያኔ ተንኮለኛ መዝረጨ ብሔረተኛ ጅሉ ሁሉ ተመረዘ ብሔር እያለ ፈዘዘ በየብሔሩም ተደራጀ በወያኔ መርዝ ነሆለለ ወያኔ ተንኮለኛ መርዝ ረጨ ክልል ተብዬ ሰው ሁሉ አበደ ክልሌ ወይ ሞት እያለ የወያኔ መርዝ ግቡን መታ ብሔር ያስ ብሎ ጦቢያን አስረሳ ሰውን አጥብቦ እያብላላ ይቅርብኝ መማሩ መማር ከሆነማ አንጎል ደፍኖ መኖር ማወቅ ከሆነማ ህሊና ቢስ መሆን መንቃት ከሆነማ አይን ገልጦ መኝታ መብሰል ከሆነማ የደደቦች ታርጋ መማር ከሆነማ አገር ወገን ሽጦ ሰብዕናን መቅሰፍ ማንነትን ክዶ ማወቅ ከሆነማ እነንቶኔን መሆን ለጠባቦች መንጋ በሎሌነት አድሮ በወገን መጨከን በሀገር መጨከን ይቅርብኝ ልደንቆር ይቀር ባልማረው ተማረ የተባለው ሰው መሆን ካቃተው ምን ያስገርማል ምን ያስገርማል ግጥሜ ቢጨልም ዘፈኔም ለቅሶን ሐዘኔን ቢያጅብ ምን ያስገርማል ፊቴ ቢከፋ መሳቅ ተስኖኝ እንባን ብቀዳ ምኑ ይገርማል ቀጭን መሆኔ ፍርሃቴ ተርፎ ቢጠፋ ወኔ ምኑ ይደነቃል ስደት ቢያሰኘኝ ባላገር ሆኜ ሀገር የሌለኝ ምን ያስገርማል ቢጠፋ አዝመራ ተምች በአገር ሞልቶ ስጋም ሲበላ ምን ያስደንቃል ውሸት ሲበዛ ስንጥቅ ምላሱ ሀገር ሲሞላ ምን ያስገርማል ሀገር ብትጠፋ ጠባቂ ዜጋ ትንሽ ትልቁ እያንቀላፋ ሰው በሌለበት ኮከብ በአገር ዘንቦ አርፎ በትከሻ ሽንትሮው ለጻድቅ በከተማው ውሻ ሁሉ ልብ ሲከፈት የሞላው ጥቀርሻ ኮረኮንቹ ፍቅር የእንክርካዱ እርሻ ፀሐይ በጨለማ ጨረቃም በቀትር ዋልካው ሰዳጅ ሆኖ የሚመች ለእግር ህልም አሳዳጅ ትውልድ በገፍ ሲጨፈጨፍ ወኔ ተስፋ ሞራል ተገድሎ ሲነጠፍ እይታ ባፍንጫ በዙሪያ አጥር ሆኖ የሽቶ ፋብሪካ ቄራ መሃል ገብቶ ሊማልሞ ልቦች በአገር ሁሉ ፈልተው መሪ ኮከብ ሳይቀር ከሰማይ አውርደው ከብርሃን ንክኪ ያለውን አውድመው ተንፏቆ መጓዙ ስለት ሳይሆን ቆርቶ የመኖር ትርጉሙ ያው መዋረድ ሆኖ ስቃይ፣ መጨማለቅ፣ መበርከት ተወዶ ከእንቅልፍ የነቃውም ከተኛውም ብሶ የትናንት ሬሳ የዛሬውን ጋርዶ የሽሽት አበጋዝ ለአዝማች ተመልምሎ እይታ በራሱ ጨልሞና ጠቦ መናኛው ተወልዶ መናኛው ተወዶ ብዕር የደም ታሪክ ሌላም አልጽፍ ብሎ ዛሬን ስንሸኘው ትናንት ነገር ሆኖ ያበቃለትን ቀን ዳግም እየኖር ነው መከራ ስቃዩን ዳግም እያቀፍ ነው እንማን ለባበሻ ጊዜ ራሱ ጠፍቶ ህሊናም ራሱ ከጊዜ ጋር ሞቶ ንብ የሸሸው ቀፎ ያየኛ ሰውነት ገበና ሸፍኖ አጉል መንጠራወዝ ከመቃብር ገብቶ አጉል መፈራገጥ የሰው ነኝ ሽወዳ ሰዎች በሌሉበት ሰብዕና ምንኛ መንገዱ ቢሆን ጠመዝማዛ ቅርችም ድርግም ብሎ መግቢያው በር ቢዘጋ ምንኛ ከማጡ ገብቼ ብቆሽሽ ወደፊትን ትቼም ወደ ኋሊት ብሸሽ ጀግና ሊቆጠር ሲል በቦታው ባልገኝ እኔኔ ማለቱም በፍርሃት ቢያስውጠኝ ምንኛ ብጠቆር ብሆን ፍጹም ድሃ የምበላው ያጣሁ የምጠጣው ውሃ ቡትቶ ድሪቶ መልበሱ አሮብኝ ሙጆሌም በእግሮቼ ቤቱን ሰብ ይሰራብኝ ምንኛ ጆሮዬ በዲስኩር ቢዘጋ በዝምታ መቻል ቢባል የኔም ታርጋ ምንኛ የልቤን በልቤ ባቆየው ከቶ ማንነቴን ማንም ባይረዳው የራሴ ጌታ ነኝ የሕይወት ያለቃ ነፍሴን ከቶም አልሸጥ የመጣ ቢመጣ ሀቅ ሽፍታ ሆና ገብታ ምድረ በዳ ቤት ያላጢስ ነው ግጨው ቤቴ ብላ ከተማውን ላውሬ ጥላ ኮበለለች በረሃን እየፈራ አያግኘኝ አለች። ለጉልበተኛማ ጠበቃው ብዙ ነው፣ ለባለስልጣኑ ደጋፊው አሸን ነው። ሀቅ ገብታ ኖራ ከጎስቋሎች ጎራ የሚሰማ ታጣች ብትጮህ ብታራ። ሰላም ነው ይሉናል መፍትሄ መንገዱ ይሉናል አይጠቅምም ጠመንጃ ማንሳቱ። ሰላማዊ ሆነን አቤት ብንላቸው ለኃይለኛ ቆመው ላይቀር ማፌዛቸው። ጣዕምን የረሳ ጥሜት የዘነጋ ቅማድን የረሳ ትኋንን የረሳ ስቃይን የረሳ ሞትን በሩቅ ያለ ባዕድ ሀገር ሆኖ ፋኖውን ወቀሰ ቶሎ ቶሎ ሙቱ ላገር አብቁኝ አለ። የፈጠርነውን ቃል ካፋችን ቀምተው የራሳቸው አርገው ሲያወግዙን መልሰው እኛ በደማነው በእኛ ትግል ፍሬ በላተኛው ሌላ ከቶስ እስከ መቼ በጠራ አይኗ እይታ ጨረሩ ለስላሳ ትዝታን ዳሳሾች እጆቿ ቆርፋዳ ከንፈሯ ሳቅ አዘል ፈገግቷ ገዳይ ፍቅር የልብ እንጂ መቼ ያንጎል ጉዳይ አፍም አስቸጋሪ ጭራሽ አመፀኛ ጌታውን ረስቶ ላበላው ቤተኛ አፍማ አዋራጅ አልፎም ሰውን አጥፊ የተሸጠ ጌታን ድንገት አናጋሪ ቅዠት በጨለመ ዋሻ ገብቼ በዝንጀሮ ሽንት በከረፋ ጥቅጥቅ ካለ ጫካ ገብቼ በፋኖ ደም በቀላ ከሰማይ ፀሐይ ተጋርጄ ድንገት ብርሃን ታየኝ ወገግ ብሎ ተገለጠልኝ የከረመው ምስጢር ሆኖ ዓይኔን ጨፍኜ ሁሉ ታየኝ አጓጉል ህልሜ እውነት መሰለኝ እግዜር አፈረብን በመከራ ሐሩር በስቃይ ዶፍ ሕይወት መቃብሩ ሞቆን ኑሮ ብለን ችለን በሐዘን ሮሮ ሰርገኛን አጅበን ቀብርን በእልልታ ጧት ማታ አድምቀን በእንባ ፈገግታና በምጸት ግልፍጫ
መጠንቀቅ ደስታን ተክተን የመቃብር ኑሮን ፀሐይ ዓለም ብለን የባሰን አታምጣ ከመላስ ለጥፈን በኮሽታ ባነን ለኩታራ ሰገድን ስንቆረጥ ስቀን ሲጭኑንም ችለን በለሆሳስ ብቻ እየተነጋገርን ራስ ቀናን ትተን ሁሌም ራስ ደፍተን መቃወምን ትተን ተቃውሞን ተቃውመን እምቢኝን ረስተን ለምቢኝ እምቢ ብለን ሁሌም ማጨብጭበን ይሁን እሺ ብለን ጎሽ እሰየው ብለን በውስጥ አረን በግነን ለከሃዲ መንጋ ሀገር አስረክበን የማይቻለውን በዝምታ ችለን ፍጹም ትዕግስተኛ ኢዮብን አስንቀን በቁማችን ሞተን የባሰን አታምጣ ከምላስ ለጥፈን ይህም ጥፋት ሆኖ መዓት ጨመረብን አምላክ ተቆጥቶ ስለፈጠረንም በአፍረት ተውጦ
ላስቲክ ቤት ሆኖልን ሩዝም እንጀራ ሀገር ልጠፋ ነው ሞተን ሞት ስንፈራ
I don't know. down and down. Down and down.